ጤና ይስጥልን።
hello፣ ሰላም ነው? hello፣
እየሰማሁት ነው አባት።
የህዝብ መኪና ይኖራል? እንደ ስልካችሁን ተቀብዬ ነበር ከሱ
ምን የፋይል የለንም።
five L ወይም two LT በባንክ ማለት ነው።
ባንክ አያይዘንልዎት አዎ፣ እና ጥሩ ያለ እስኪ ስንት ነው information አሰጥኝ፣ ከስንት እስከ ስንት እንዳለ የ five L ኡን እስኪ ቴሌግራም page ኣችን ላይ post አድርገናል። ከዛ ማሊባባ dot net ላይ
አለ ቴሌግራም page
ምን አሉ?
ቴሌ- ምን ብዬ ነው search ማድረገው ቴሌግራም እንትናችሁን አ፣ ስላላየሁት።
ድምፆት እየራቀ ነው ምን ብዬ ነው search ማድረገው ቴሌግራም ላይ አላየሁትም እኮ አለን። አባት አባዱላን five L ን አለን። ሜክሲኮ ወይ ፓስተር branch ላይ ቢመጡ ያገኛሉ።
ሜክሲኮ ምን
ምን አሉኝ?
እ ሜክሲኮ የት ነው ያልሽኝ አል- አልሰማሁሽም ምን አሉኝ አባት?
ሜክሲኮ ሜክሲኮ የት ነው
በላይ ሞተር አጠገብ እንገኛለን። ድምፆት ስለራቀ ነው።
እሺ እሺ በላይ በጣም- ሞተር አጠገብ አለን።
okay እሺ እመጣለሁ ወይ በአካል በቃ እሺ